ହେଲା
Hello.
ହେଲା Benefiti.
ጤና ይስጥልን። ዶንኪ ቴብ ነው።
የዩቲዩብን ለመመዝገብ ነበረ።
እሺ ይችላሉ። ስሞትም አለበል
ስሞን ሽመልስ
ማን አሉ?
ስሞን ሽመልስ
እሺ ይቅርታ። ከየት ነበር የደወሉልን?
ከላፍቶ አዲስ አበባ።
ከላፍቶ።
አዎ
እሺ ማስታወቂያው ምን ላይ ነበር ያዩት?
ማስታወቂያውን ዩቲዩብ ላይ እንትን ብዬ ነው።
እሺ በአካል ነው ኦንላይን ለመማር ያሰቡት?
ቦታው የት ነው? የት ነው እንትኑ መማሪያ?
ስልጠናው የሶስት ወር ኮርስ ነው። class ኡም የሚሰጠው ሀያት በሚገኘው አዳራሻችን ተስፎ ሲኒማ ነው።
አያት ነው በሳምንት ያለው?
ሶስት ቀን class ይኖረናል። አዎ እሺ መች መች ነው ቀኑ?
ሰኞ፣ ሮብ፣ አርብ፣ ማክሰኞ፣ ሐሙስ፣ ቅዳሜ
እሺ
ነው የሚሆነው። ክ- class ኡ የሚሆነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ባለው ነው።
ማታ ማለት ነው።
አዎ ማታ ከስራ ሰዓት መውጫ እና ከትምህርት ቤት መውጫ ላይ
እሺ ኦንላይን ከሆነስ?
ኦንላይን ከሆነ እንደዛ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ወይ በሳምንት ሁለት ቀን ቪዲዮ የምንልክልዎት ይሆናል በኢሜይሎ።
እሺ እሱም ሰዓቱ እንደዛ ነው ወይስ እሱ ነው?
አይ በሀያ አራት ሰዓት ውስጥ በኢሜይሎ ስለሆነ የምንልክልዎት በሀያ አራት ሰዓት ውስጥ ማየት ይችላሉ።
እሺ ኦንላይን ይቻላል። ያ እንትን በሳምንት ትራንስፖርት- በሳምንት አንድ ቀን ደግሞ ትራንስፖርት ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል።
እሺ ጥያቄ ካለዎትና ማንሳት የሚፈልጉት ነገር ካለ የዛን የሚጠይቁ ይሆናል።
አዎ እሺ እሺ
ኦንላይን ይቻላል።
ልመዝግቦ ልመዝግቦት አዎ እሺ ስልክዎትን ስንት ነበር ያለው?
ዜሮ ዘጠኝ አርባ አርባ ዜሮ ሰባት ዜሮ ሰባት ዜሮ ስምንት ዜሮ ስምንት ሰማንያ ሶስት ሰማንያ ሶስት
እሺ በሰባ አምስት ቤቱ ስልክ ቴሌ በሰባ አምስት ቤቱ ስልክ account ኣችንን text አደርግልዎታለሁ።
በ- በዚህኛው ስልክ በሰባ አምስት ቤቱ አሁን የደወሉልን ዘጠና አንድ አስራ አምስት ላይ ነው አይደል?
አዎ
በሰባ አምስት ቤቱ ስልክ ቴሌ normal text አደርግልዎታለሁ።
እሺ ብሩን transfer ካደረጉ በኋላ ቴሌግራማችን ላይ ስሞትን ስልክዎትን እና ኢሜይልዎን አድርገው በአካል ኦንላይን ተማሪ የሚለውን ገልጸው ይልኩልናል።
በአካል ነው እንትን ላይ በቪዲዮ ነው ወይስ አይደለም ቴሌግራም ም፣ ላይ በሰባ አምስት ቤቱ በምልክለው ስልክ
ም፣ ቴሌግራም ላይ ስሞትን ስልክዎትን ኢሜይልዎን አድርገው በአካል ኦንላይን የምትማሩት
አ- online online course ን ጽፈው ይልኩልናል።
እሺ ክፍያው ስንት ነው?
በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
እሺ ስለዚህ የምናስከፍለው አስራ አምስት ሺህ ነው።
አስራ አምስት ሺህ አዎ
እሺ ቆይ መልሼ እንደውላለሁ እንዴ እሺ እስከ የካቲት ሀያ አምስት ቀን የሚመዘገቡ ከሆነ በ credit hour አምስት መቶ ሆኖ አስር ሺህ ይሆናል።
ኦ፣ እሺ እሺ መልሼ እንደውል እሺ ይችላሉ። ስለደወሉ እናመሰግናለን። መልካም ቀን።
መልካም ቀን እሺ